ጤና ይስጥልኝ።
ደረስሽ?
ጤና ይስጥልኝ ማኒባባ።
አፋልጉኝ ነው
አዎ፣ ምን ልታወቅ?
አፍ- የ- እንትን ትግብ ትፈልግ አዲስ ህይወት ሆስፒታል
አዲስ አበባ አ ሆስፒታል ጠብቅ እንጂ።
ሀብቱ እሺ ያው ምን እኮ ነው? ሄሎ
እሺ፣ እያወጣሁለት ነው አባት። ይቅርታ።
እሺ እሺ እሺ
ስልክ ቁጥራቸውና አዎ ስልክ ቁጥራቸው ዜሮ አስራ አንድ ስድስት ዜሮ አ- እሺ አንዴ ዜሮ
ዜሮ አስራ አንድ ሄሎ።
ስድስት ቆይ አንዴ አልተከፈተም ዜሮ አንድ
ዜሮ ሄሎ።
አስራ አንድ ስድስት አስራ አንድ ስድስት እሺ አስራ ስምንት
አስራ ስምንት ዜሮ አራት አርባ ዘጠኝ ዜሮ አራት አርባ ዘጠኝ እሺ ናቴ በጣም ነው የማመሰግነው እሺ እሺ ምናምን
ሄሎ ሄሎ
መስመር ላይ ነው